hello ጤና ይስጥልኝ። ችግር
ጤና ይስጥልኝ።
አብሮች
ትላንትና እንትን እቃ order አድርጌ ነበረ እሺ
ግን የደረሰኝ ስድስት item ነው ያዘዝኩት። ሶስት item ኮድ መጥቶልኛል።
የሶስቱስ
የሶስቱ አልመጣም። ስለዚህ ያንን ብቻ ይዘው እንዳይመጡ እንዴት ነው ማድረግ ያለበት?
group ኡ ስንት ሰዓት ላይ ነው የሞላሎት?
አስራ አንድ ሰዓት አካባቢ ሞልቷል። አስራ አንድ ነው የሚደርሰው እንዴ? አስር ሰዓት አካባቢ የድንች ደርሶታል አይደል?
ድንች፣ ቲማቲም እና ቀይ ስር።
የአቮካዶስ አቮካዶ አልደረሰኝም።
የአቮካዶ ሞልቷል። ሁሉም ሞልቷል። እስቲ እንትኑ ላይ ገብተው ቺፕቺፕ app አለ አይደለ? ከዛ my order አለ አይደለ? order ላይ ገቡና ከዛ to pay የሚል አለ። ከዛ ደግሞ received የሚል አለ። received ላይ የእያንዳንዱ ኮድ አለ። driver ኦች ሲመጡ እሱን ያሳያቸዋል እንጂ ሁሉም order ኡ አሁን ወጥቷል። የ driver ስልክ ልንገሮች።
እሺ ንገሪ።
ዜሮ ዘጠኝ አስራ ሁለት
ዜሮ ዘጠኝ አስራ ሁለት ሀያ ሰባት
ሀያ ሰባት አርባ ሰባት አርባ ሰባት ዘጠና
በጣም ታመነ ይባላል። ይደውሉለት፣ ይዞት ወጥቷል።
እሺ እሺ፣ አመሰግናለሁ።
አመሰግናለን። መልካም